Hello ጤና ይስጥልኝ ዳግማዊ ዮሐንስ ባኮ ምን ልርዳው?
አይ ልጄ ታማብኝ ነው ልትደርሺልኝ ትችያለሽ?
ይኸውልሽ ይኸውላችሁ ከዚህ በኋላ እዚህ ስልክ ላይ አምቡላንስ ፈልጋችሁ ማ- እ ካልሆነም እየደወላችሁ ያላችሁት ስልካችሁ ለፖሊስ አሳልፌ ነው የምሰጠው።
ኧረ ኧረ በእናትሽ ልጄ ስለታመመችብኝ ነው።
እየቀለዳችሁ ነው። ስለዚህ ስልካችሁ ለፖሊስ አሳልፌ እሰጠዋለሁ። ስልካችሁን አዘጋባችኋለሁ እና እባካችሁ አምቡላንስ ፈልጋችሁ ካልሆነ አትደውሉ።
እሺ በቃ ይቅርታ፣ ካሁን በኋላ እንዳታዝኝ እሺ፣ በማርያም
ስለዚህ ከዚህ በኋላ እንዳትደውል፣ አለበዛ ስልኬን ለፖሊስ ነው አሳልፌ የምሰጠው።
እሺ፣ አልሰጥም። በቃ አልደውልም። እሺ